Hallo? Äh,
Hello.
Islamal.
So what one can learn from the network?
Kayıt.
So what one can
Alo.
to look at them and
A- Alo. አልሰማኝ አለ።
አሁንስ
አሁን ይሰማል።
ከኦዳ vehicle manufacturing ነበር ምደውልልክ። ስልክህን ከአዲስ አበባ ዩኒቨርሲቲ አግኝተነው ነው።
እሺ
እ፣ በ junior accountant ነት ክፍት ቦታ ስላለ ነገ ሁለት ሰዓት ላይ ጠዋት የጽሁፍ እም፣ ፈተና እንድትወስድ ነበር። ለቡ የት ጋ መብራት ነው ኃይል ቦታው?
አርሴማ ፊት ለፊት ይ- ለቡ መብራት ኃይል አርሴማ ፊት ለፊት ለቡ።
ይገኛል ቢሯችን። አዎ
እሺ
ትመጣለክ።
አ- ቆይ እስኪ ጻፍ ጻፍ ላድርጋቸው አንዳንድ እንዳይጠፋኝ ማለት ነው ቦታ።
እሺ መኮንን ነው አይደል?
አዎ ምን ምንድን ነበር ያልሽኝ? company
ኦዳ
ወዳ ኦዳ vehicle manufacturing
እሺ ለቡ።
ለቡ መብራት ኃይል አርሴማ ፊት ለፊት
እሺ እሺ ትመጣለክ።
እመጣለሁ።
እሺ መልካም ቀን።
እሺ